ጤና ይስጥልኝ እንኳን ወደ ቢጫ ኢትዮጵያ ጥሪ ማዕከል በደህና መጡ። Welcome to ቢጫ አይ ኢትዮጵያ እያለ ነው።
contact center።
እየጠራ ነው። አዎ። አይ ነው keypad ነክቼ ነው እዚህ ነው። ያንቺ ነው?
Thank you for your patience.